እዚህ technician ጠርቼ ነበር ቅድም፣ እስካሁን አልመጡም። ሚሚ የሚባለው ቤት
እዚህ እኛ ጋር ደውለው አሉ ነበረ።
አዎ፣ ደውዬላችሁ ነበረ፣ ቆይ እስካሁን አልመጡም።
እንደነሱ እንዳስታውስሎት እባክዎትን ቢጃ አይዲዎትን ምን ምን ቢጃ አይዲዎትን አይዲ ሳይሆን TIN number ነበረ የነገርኩሽ።
እሺ ይንገሩ።
እ፣ TIN number ስንት ነበር? ሶስት ዜሮ የአንቺ TIN number ሰላሳ ሶስት ሰላሳ ሶስት ሰባ አንድ ሰባ አንድ
ሶስት ዘጠኝ ስድስት
ሶስት ዘጠኝ ስድስት አዎ
እባክዎትን መስመር ላይ ያስፈልጉኝ።
ምን ምን
ሚሚ ካፌና ሬስቶራንት ውስጥ አዎ ልክ ነው እንደ ሚሚ
ደንበኛችን መልሼ አስታውሽሎታለሁ።
ምን ምን መልሼ ለጥገና ክፍሎች አስታውሽሎታለሁ። የጥገና በቃ ቶሎ ይበሉ በያቸው እሺ ድጋሚ ነው እየላኩት ያለው በያቸው እሺ እሺ ደንበኛችን ለምረዶት ነገር አለ